hello ጤና ይስጥልኝ።
ሰላም ሰላም፣ እንዴት አደርክ?
እግዚአብሔር ይመስገን። እንዴት አደሩ?
አለን አለን። ቢሮዎቹ ምን አካባቢ ነበረ? እዚህ ቦሌ አካባቢ አለ።
okay ቦሌ ሞየንኮን ያውቁታል አይደለ? hello
ቢሮዎቹ እዚህ ቦሌ አካባቢ ያለው የቱ ጋር ነበረ?
ሀያት ሆስፒታልን ያውቁታል?
እሺ ከዛ ወደ ይሄ ሱዙኪ መኪና መሸጫውን ያውቁታል አይደል?
እ እ ሱዙኪ መኪና መሸጫውን እሺ እዛ ጋር ዛሀብ ሆቴል አለ። እሱ ፊት ለፊት እርሱ የት አካባቢ ነው?
እኔ የምልህ እ
እንትኑ ትደርሳለህ እንዴ? ይሄ የሀያት ሆስፒታል ሳትደርስ እንትን ሆስፒታል የልጆች እናት መውለጃ እንትን አለ አይደል?
እርሶ ከየት አካባቢ ነው የሚመጡት?
እኔ አሁን በቦሌ airport airport በር ጋር ነው። በዛ በእንትን አደባባዩ ዙሪያን okay ወደ ብራስ እንደዛ ብራስ ከሆነ በቃ ብራስ ብራስ መብራት አለ አይደል?
አዎ፣ ወደ ሀያት ብራስ- ብራስ- ሆስፒታል ይምጡና እሺ ከዛ ትንሽ ከፍ ይላሉ። ሞየንኮ አለ።
እኔ እንኳን ይሻላል።
በቃ እሺ፣ ወጥተው እንዲቀበሉት ላድርግ። ወደ አያት ሆስፒታል ይምጡና ስሞትም አለ።
በቃ እሺ እሺ። አረንጓዴ ፊት ሳይ ጥሩ ነው። ከዛ አረንጓዴ እሺ ፊት አይ ይደውልሎታል። ወጥቶ ይቀበሉት። ስሞትም አልበል ስሞትም አልበል።
እሺ፣ ተስፉ እባላለሁ።
ኦኬ ከዚህ በፊት ደውለው ነበር።
ትናንት ደውዬላቸው ነበር። አዎ ደውዬ ነበር ቢሮ።
እሺ እሺ፣ እሺ።
ወጥቶ እንዲቀበሉት ላድርግ።
እሺ